Hello ጤና ይስጥልን ቤት ቤት
ሰላም ነው ሰላም አለን አ- ልክልኝ ነበር አሁን ቴሌግራም
deposit text ኡ ልከሃል deposit ሳይሆን እ፣ እንትን አይ ብር ወደ ከቴሌ ብር ወደ ሳንቲምፔይ ለመላክ ነበረ እሺ ምን እንደሚልክ ነው የላከው አልክ አለኝ አማራጭ ላይ ቴሌ ብር አይመጣም okay እሺ እሱን screenshot አድርገህ ነው የላከው ላኩ ላኩልሽ ልክ ያለው እሺ ማን ልበል ስምህን ሀብታሙ ለማ ታም ሀብታሙ ለማ
ቴሌግራም ላይ እንደዛ ነው የሚለው እ?
ቴሌግራም ላይ እንደዛ ነው የሚለው ስምክ ቴሌ ብር አይመጣም አውት አማራጭ ላይ አሁን የላኩልሽ ነው አይ አማራጭ ስምክ ስምክ ቴሌግራም ላይ አዎ፣ አዎ፣ ሀብ- ሀብታሙ ለማ ነው
ሀብታሙ ነው የሚለው የቴሌግራም ስም ግን እየመጣልኝ አይደለም ሀብታሙ እሺ እ?
አንዴ በድጋሚ hi ትለኛለህ ልበልሽ አዎ እንድናገኘው ቴክስቱን
እሺ